ጤና ይስጥልኝ እንደምን አረፈድክ?
ሰላም እግዚአብሔር ይመስገን አለሁ። order create አድርጌ ነበር እና እሺ time out ይላል። share ካረኩት በኋላ ለሌላ ሰው okay group ኡን ማ- እንትን join ማድረግ አልቻሉም።
okay እስቲ በዚህ ቁጥር ነው create ያደረጉት አዎ።
check ላድርግ አዎ እሺ አቮካዶ rich product ነው።
በሚል አይደል አዎ አዎ time out አቮ- እያለኝ ነው ያሳያል እንትን ላይ ልክ ግን እኔ ራሴ ላኩላችሁ መግባት አልቻሉም።
okay እኔም አቮካዶ በሌላ ላይ ቁ- ነው አዎ አዎ አቮካዶ እኮ ሞልቷል ሶስት ሰው ነበር የሚያስፈልገው
አራት ነው የሚያሳየኝ ለእኔ okay እዚህ ጋር ግን ሶስት ሰው ነው እና group ሞልቷል የሚለው እስኪ ያው